hello ሰላም ጤና ይስጥልን ሮማን አዎ አቤት ከ We Plus ነበር የምደውለው የእኛን application አውርደሽ ነበር አዎ አውርጄ ነበር እሺ ለአሽከርካሪነት ነው ወይስ ለተጠቃሚነት
ተጠቃሚ እሺ አንቺ አሁን የተመዘገብሽው We Plus solution provider የሚለው አሽከርካሪዎችና አገልግሎት ሰጪዎች የሚመዘገቡበት ላይ ስለሆነ ምንም ግልጽ የሆነ ነገር ማግኘት አልቻልሽም አይደል አዎ አዎ ተጠቃሚዎች We Plus solution user የምትል አለች የምንሰጣቸውን አገልግሎቶች የታክሲ አገልግሎታችንን እንዲሁም ከሶስት መቶ ሀምሳ በላይ game አሸናፊ የሚያደርግ referral code ም ያለበት We Plus solution user የሚል አለ በግልጽ የተቀመጠ ማለት ነው እሺ ያኛው form ስለሚጠይቅ ነው እሱን አውርደሽ register አድርጊ ለጓደኞችሽ invite አድርጊ እኛ ጋር እየተያዘልሽ ይሄዳል ማለት ነው እሺ እሺ አመሰግናለሁ መልካም የስራ ቀን ይሁንልሽ አሜን እሺ